በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን የእግዚአብሔር ቤተሰቦች እንደምን ዋላችሁ እንደምን ከረማችሁ የምንነጋገርበት ርዕስ የሚሆነው ወንድ ልጅም ወለደች ይህ ኃይለ ቃል የሚገኘው በኦሪት ዘጸአት ምዕራፍ ሁለት ቁጥር ሶስት ላይ የሚገኝ ነው። ከምዕራፍ ሁለት ጀምሮ ያለውን ታሪክ መነሻ በማድረግ እንነጋገራለን። እንዲህ ይላል ከቁጥር አንድ ጀምሮ ያለው ከሌዊ ወገንም አንድ ሰው ሄዶ የሌዊ ልጅ አገባ፣ ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ ሶስት ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው፣ ሕፃኑንም አኖረችበት። በወንዝ ዳርም ባለ በቄጠማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖን ልጅም ልትታጠብ ወደ ወንዝ ወረደች። ደንገጡሮቿም በወንዝ ዳር ይሄዱ ነበር። ሳጥኑንም በቄጠማ ውስጥ አየች። ደንገጥሯንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች። እነሆም ሕፃኑ ያለቅስ ነበር። አዘነችለትም። ይህ ከዕብራውያን ልጆች አንድ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልኝ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴት ልጆች ልጥራልሽን አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖንም ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው። ታሪኩ ይቀጥላል። እንግዲህ ይህ የተወለደው ወንድ ልጅ ከታሪኩ እንደምንረዳው ሊቀ ነቢያት ሙሴ ነው። ይህ ወንድ ልጅ የተወለደበት ጊዜ ሕዝበ እስራኤላውያን በግብጽ ባርነት በነበሩበት በግብጽ ብዙ ፍዳዎችና መከራዎችን ይቀበሉ በነበሩበት ዘመን ነው። ህዝቡ ነጻነትን በጣም በሻተበትና በፈለገበት አስጨናቂና ከባድ ኑሮ በግብጽ ባርነት በሚኖርበት በዚህ ሰዓት የሊቀ ነቢያት ሙሴ መወለድ ታሪኩን፣ ክስተቱን ልዩ ያደርጓል ወይም የነበሩበት የፍዳ የመከራ የሰቆቃ ዘመን ወደ ተሻለ ወደ መልካም ወደ ጥሩ ወደ ፍስሐ ወደ ተስፋ ዘመን ለመሸጋገር ትልቅ መነሻ ነው የሆነው የዚህ ወንድ ልጅ መወለድ። በወቅቱ ፈርዖን የእስራኤል ወንዶች ልጆችን በሙሉ ሲወለዱ ይገድላቸው ነበር። ምክንያቱም እነዚህ ወንድ ልጆች ሕዝበ እስራኤልን ነፃ ያወጣሉ፣ ከአገዛዜ ያላቅቋቸዋል የሚል ከፍተኛ ስጋት ስለነበረው ፈርዖን ወንዶች ልጆችን በሙሉ ይገላቸው ነበር። ሙሴ ፈርዖን የእስራኤል ወንዶች ልጆችን በሚገልበት በዚህ አስጨናቂ ሰዓት ነው የተወለደው። በዚህ አስጨናቂ ሰዓት የተወለደው ሙሴ እናቱ እጅግ በጣም ጠንካራ ስለነበረች እንዲሞት አልሻተችምና ሶስት ወር ሸሸገችው ይላል። ሶስት ወር ደበቀችው። ይህ መልከ መልካም፣ ይህ ጥሩ የሆነው ይህ ለእስራኤል ታሪክ ይሰራል ተብሎ የታሰበው ሙሴ እንዳይሞት ሶስት ወር ሸሸገችው። ከዚያ በኋላ ነው በሳጥን አስቀምጣ ወደ ባህር የወረወረችው። አባ ጎርጎርዮስ ዘኑሲስ ስለዚህ ወንድ ልጅ እንዲህ ብሎ ይገልጻሉ። በኦሪት ዘጸአት ላይ የተጠቀሰው ይሄ ወንድ ልጅ መልካምነት ነው ይላሉ። መልካምነት ነው ሲሉ እንዲህ ያብራሩታል። የሰው ልጆች በዚህ ዓለም ላይ መልካምነትን አምጠው መውለድ መቻል አለባቸው። ይቺ ዓለም ለመልካምነት ቦታ የላትም። ለመልካምነት ምንም አይነት ክብር አትሰጥም። ይሄንን መልካምነትን እምትንቀውን መልካምነትን ቦታ የማትሰጠውን ዓለም ለማሸነፍ በዓለም መካከል መልካምነትን ለመውለድ ክርስቲያኖች የእግዚአብሔር የሆኑ ልጆች ዘወትር ማማጥ እንዳለባቸው፣ ወንዶች ልጆች በዓለም ላይ መወለድ እንዳለባቸው፣ የእነዚህን ወንዶች ልጆች መወለድ ዲያብሎስ የክፋት አበጋዝ የእርሱም ሰራዊት የእርሱን ሀሳብና ዓላማ ከዳር ለማድረስ የሚንቀሳቀሱ አካላት በሙሉ እንደማይፈልጉ እንደሚገሏቸው፣ ይሄም ሆኖ ሳለ ወንድ ልጅ ግን መወለድ እንዳለበት ይናገራሉ። ስለዚህ ይሄ ሕዝበ እስራኤልን ነጻ ያወጣ ዘንድ የተወለደው መልካም፣ ይሄ ሕዝበ እስራኤልን ነጻ ያወጣ ዘንድ የተወለደው ደጉ ጥሩ ልጅ ክርስቲያኖች በዚህ ዓለም ላይ እለት ተእለት ሊወልዱት የሚገባ ወንድ ልጅ ነው። ዓለምን ወደ መልካምነት ለማምጣት፣ ዓለምን ወደ ተሻለ አስተሳሰብ ለማምጣት፣ ዓለምን ወደ ሰማያዊ አመለካከት ለማምጣት፣ ዓለምን ወደ መንፈሳዊ አመለካከት ለማምጣት፣ ወደ ደግነት፣ ወደ ቸርነት፣ ወደ የዋህነት፣ ራስን ወደ መግዛት፣ ወደ መንፈስ ፍሬዎች፣ ወደ መንፈሳዊነት ማማ ለማውጣት ክርስቲያኖች ሊወልዱት የሚገባ ወንድ ልጅ አለ። በተለይ በዚህ አዲስ ዘመን ላይ ሆነን የምንሰንቀው ትልቁ ርዕይ ይሄ ነው መሆን ያለበት። በሉቃስ ወንጌል ምዕራፍ ሶስት ላይ እንዲህ የሚል ቃል እናገኛለን። ምዕራፍ ሶስት ከቁጥር ሁለት በኋላ ያለውን ነው የማነብላችሁ። የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮው ሰው ድምፅ አዘግቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሻካራውም መንገድ ትክክል ይሁን፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳን ይዩ ተብሎ እንደ ተጻፈ ለኀጢአት ስርየት የንስሐን ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር ሁሉ መጣ። እንግዲህ ቅድስት ቤተ ክርስቲያን ቅዱስ ዮሐንስ ብላ የአዲስ ዘመንን የመጀመሪያ ዕለት የሰየመችበት ልክ አዲሱን ዘመን ስንጀምር በተሻለ ርዕይ፣ ለመልካምነት በተሻለ ርዕይ፣ ለደግነት በተሻለ ርዕይ ይህንን አባጣ ጉርባጣ የሆነውን አመለካከት ለማስተካከል እኛነታችንን በንስሐ ለመለወጥ በቤተሰባችን ውስጥ ያለውን ጎርባጣ አመለካከት፣ በአካባቢያችን ያለውን ጎርባጣ አመለካከት፣ በዓለም ያለውን ጎርባጣ አመለካከት በማስተካከል የሰዎች ልቦና እግዚአብሔርን ለማስተናገድ የተሰናዳ ምቹ ልብ ሆኖ እንዲዘጋጅ ለማድረግ መቁረጥ አለብን። በዚህ ዓለም ላይ ያለን ዕድሜ በዚህ ዓለም ላይ ያለን ኑሮ የአገልግሎት ኑሮ ነው። ወንዶች ልጆች ሆነን ሰዎችን ወደ ነጻነት ለማሸጋገር የምንቆርጥበት ኑሮ ነው። የእረፍት ኑሮ አይደለም። ከፈርዖን ጋር ግብግብ በምንገጥምበት ኑሮ ነው። ከእስራኤል አዋላጆች ጋር ግብግብ በምንገጥምበት ኑሮ ነው። እንግዲህ ነቢየ እግዚአብሔር ሊቀ ነቢያት ቅዱስ ሙሴ እስራኤል እንደዚህ አይነት አስጨናቂ ጊዜ ላይ በነበረችበት ሰዓት ነው የተወለደው። መልካምም እንደሆነ ባየችው ጊዜ ይላል ሶስት ወር ሸሸገችው። የወለድናቸውን መልካምነቶች የወለድናቸውን ርእዮች የወለድናቸውን ተልእኮዎች ስለ ቤተ ክርስቲያን የምናስባቸውን ነገሮች ዝም ብለን አይደለም የምንወረውረው። እንዲጠነክር የምናደርግባቸው ጊዜያት አሉ። እንዲጎለምስ የምናደርግባቸው ጊዜያት አሉ። በጸሎት እንዲበረታ የምናደርግባቸው ጊዜያት አሉ። እርግጥ ነው ለቤተ ክርስቲያን ብዙ እናስብ ይሆናል። እርግጥ ነው ለአገልግሎቱ ብዙ እናስብ ይሆናል። እርግጥ ነው ለመንፈሳዊ ሕይወቱ ለንስሐ ሕይወቱ ብዙ እናስብ ይሆናል። ግን የተወሰነ ደግሞ የምንሸሽግበት የጽሞና ጊዜ ያስፈልጋል። ከራሳችን ጋር የምንመካከርበት ጊዜ። በእውነት ወስኛለሁ ወይ ለአገልግሎት? በእውነት ለመንፈሳዊነት ወስኛለሁ ወይ? በእውነት ለንስሐ ሕይወት ወስኛለሁ ወይ? በእውነት ጥርጊያውን ለማቅናት ወስኛለሁ ወይ የምንልበት ጊዜ ያስፈልጋል። ከዚያ በኋላ ነው እንግዲህ ወደ ዓለም የምንለቀቀው። ከዚያ በኋላ ነው መንፈሳዊነታችንን ለፈርዖን ልጅ የምናሻማው፣ ለሕዝብ እስራኤል የምናሻማው፣ ለግብፅ የእስራኤልን ነጻነት ለማይወዱ አካላትም ከዚያ በኋላ ነው የምናሻማው። ከዚያ በኋላ ወደ ባህር ወረወረችው ይላል። አሁንም አባ ጎርጎርዮስ ዘኑሲስ ይሄ ባህር እኛ የምንኖርበት ዓለም ነው ይላሉ። በባህር ውስጥ ሁሉ ነገር እንዳለ ማዕድናቱ፣ እጽዋቱ፣ እንስሳቱ እጅግ በጣም ብዙ ነገሮች እንዳሉ ሁሉ በዚህ ዓለምም ላይ ብዙ አመለካከቶች አሉ። ስለ እግዚአብሔር ሕልውና የማያምኑ ብዙ ፈላስፎች ሊያጋጥሙን ይችላሉ። ስለ እግዚአብሔር አምላክነት የማያምኑ ብዙ መናፍቃን ሊያጋጥሙን ይችላሉ። ስለ ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ማርያም መሆን ከባህሪ አባቱ ከአብ ያለ እናት ከእናቱ ከድንግል ማርያም ደግሞ ያለ አባት ስለ መወለዱ ስለ ባህሪ ሕይወቱ መንፈስ ቅዱስ እማያምኑ በጣም ብዙ አካላት ይኖራሉ። እጅግ በጣም በፖለቲካዊ አመለካከታቸው እነርሱን ስለዋጣቸው ክርስትናን ከፖለቲካዊ አመለካከት ጋር ቀላቅለው የሚመለከቱ ብዙ አካላት ይኖራሉ። ቤተ ክርስቲያንን ለገንዘብ ፍላጎታቸው፣ ለገንዘብ ጥማታቸው ደግሞ እንደ ድልድይና እንደ እንጀራ መቅመሻ ሊጠቀሙባት የሚፈልጉ እጅግ በጣም ብዙ አካላት ይኖራሉ። እነዚህ ሁሉ ቤተ ክርስቲያንን እንቅ አድርገው የያዙ ግብፃውያን ናቸው። በእነዚህ መካከል ነው እንግዲህ ሙሴን የምንወረውረው። በዚህ ዓለም መካከል ነው እንግዲህ ሰው በዚህ ዓለም ላይ በሚኖርበት ጊዜ እነዚህ አሁን የጠቀስኳቸው የጥፋት አበጋዞችም ሰዎችን ለመቅረጽ የራሳቸውን ሩጫ ይሮጣሉ። መናፍቃኑን በራሳቸው መንገድ፣ አሕዛቡን በራሳቸው መንገድ፣ የቤተ ክርስቲያን የውስጥ ችግሮችም ደግሞ በራሳቸው መንገድ በቤተ ክርስቲያን ውስጥም ኖረው ቤተ ክርስቲያንን ለማፈራረስ የሚጥሩ አካላትን በራሳቸው ጎዳና የሚመለምሏቸው ብዙ አካላት አሉ። ሙሴ በእነዚህ መካከል መወርወር አለበት። መልካምነትን መስበክ መቻል አለበት። ሙሴ የዚችን ቤተ ክርስቲያን ውበት ማሳየት መቻል አለበት። ሙሴ የቅዱስ ዮሐንስ አፈወርቅን አስተምሮ ማሳየት መቻል አለበት። ሙሴ በቅዱስ አምላካችን በኢየሱስ ክርስቶስ የተመሰረተችዋን የዚችን ቤተ ክርስቲያን እናትነት ጥን ታዊነት ታሪካዊነት፣ ታላቅነት በአደባባይ መስበክ መቻል አለበት። ያን ጊዜ ነው የፈርዖን ልጅ አግኝታ የምሸምተው። ያን ጊዜ ነው የፈርዖን ልጅ በውበቱ የምትማረከው። አገኘችው ይላል። ወደዛ ለመዝናናት ትሄዳለች። ወደ ዓለምና ሻማ በየሚዲያው፣ በየጋዜጣው፣ በእያንዳንዱ አጋጣሚ፣ በእያንዳንዱ መድረክ ስለዚች ቤተ ክርስቲያን ታላቅነት፣ ስለዚች ቤተ ክርስቲያን ቅድስና፣ ስለ መንፈሳዊነት ትርጉም፣ ስለ ሰማያዊ ሕይወት ታላቅነት በእያንዳንዱ አጋጣሚ መናገር መቻል አለብን። መልካምነታችን የጋን ውስጥ መብራት ሆነን ብቻ የምንይዘው አይደለም። ይሄን መልካምነት ያላገኙ እጅግ በጣም ብዙ አፍሪካውያን አሉ። በዚች ቤተ ክርስቲያን ውበት የተመሰጡ ግን ያልደረስንላቸው፣ ይሄን መልካምነት ያልተረዱ በሀገር ውስጥም ብዙ ያልተጠመቁ ወገኖች አሉ። ከተጠመቁ በኋላም አረም የዋጣቸው ብዙ ወገኖች አሉ። ለእነዚህ ሰዎች ሙሴ ሊደርስላችሁ ይገባል። ወደ እነርሱ ሊወረወር ይገባል። በሀሳብ፣ በርዕይ፣ በገንዘብ፣ በማስተማር ዓላማ፣ ተልእኮ ሰንቆ በመንቀሳቀስ በዚህ አዲስ ዓመት ላይ እንደዚህ አይነት ርዕዮችን መሰነቅ መቻል አለበት። ያን ጊዜ የአመፀኛው የአምባገነኑ ሕዝበ እስራኤልን አስጨንቆ የሚገዛው የፈርዖን ልጅ ሙሴን ታገኘዋለች። ስታገኘው ቅፍ አድርጋ ትወስዷለች። የእኛን መልካምነት እኮ ካለማግኘታቸው የተነሳ ነው እንጂ ብዙዎች የጠፉት። እውነት የዚችን ቤተ ክርስቲያን ውበት ለዓለም በግልጽ ማውጣት ብንችል እውነት የተክለ ሃይማኖትን ተጋድሎ በግልጽ መመስከር ብንችል እውነት ቤተ ክርስቲያን ያለፈችበትን ውጣ ውረዶች፣ ታሪኮች ከመናፍቃን ጋር ያለፈችባቸውን ግብግቦች፣ ከውስጥ ችግሮች ጋር ያለፈችባቸውን ግብግቦች እንዲሁም ከመጥፎ ከጨካይ ነገስታት ጋር ያለፈችባቸውን ግብግቦች ብናስረዳ በዚች ቤተ ክርስቲያን ውበት የማይመሰጥ ማን አለ? በአስተምህሯ የማይመሰጥ ማን አለ? በታሪኳ የማይመሰጥ ማን አለ? አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ በቀራንዮ አደባባይ ላይ በዋለልን ውለታ የማይመሰጥ ማን አለ? ማን ተናገረ? ማን መሰከረ? ማን አሳየ? ማን እውነትን ነጻ ለማውጣት እልህ ተጋብቶ እውነትን ነጻ ለማውጣት ወኔ ሰንቆ ማን ታገለ? ወደ ዓለም ገና ይቺ ቤተ ክርስቲያን አልተወረወረችም። ገና አልሰበክንም፣ ገና አልተናገርንም፣ ገና ርእይ አልሰነቅንም፣ ገና ዓላማ ይዘን አልተንቀሳቀስንም። በዚህ ሰዓት ይህንን ማሰብ መቻል አለብን። ወደዚያ ሲወረወር የፈርዖን ልጅ መልኩን ተመለከተችና የዕብራውያን ልጆች ውስጥ አንዱ እንደሆነ ከዕብራውያን ልጆች ውስጥ አንዱ እንደሆነ ተረዳች ይላል። መልኩን ተመልክታ እስኪ የኔና የእናንተ ውበት የዚችን ቤተ ክርስቲያን ማንነት በትክክል ያሳያል። የኔና የእናንተ አኗኗር የዚችን ቤተ ክርስቲያን ማንነት በትክክል ያሳያል። የኔና የእናንተ ተልእኮ የዚችን ቤተ ክርስቲያን ችግር በትክክል ያሳያል። የኔና የእናንተ ትጋት፣ ሱታፌ ቤተ ክርስቲያን በአገልግሎቱ መሳተፍ በእውነት አሁን ያለውን ክፍተት በትክክል ያሳያል። እውነት የዕብራውያን ልጆች መሆናችን በየቦታው ይገለጻል። እውነት ኦርቶዶክሳውያን መሆናችን በየቦታው ይገለጻል። ሲያዩን ኦርቶዶክሶች ናቸው። ሲያዩን የክርስቶስ ልጆች ናቸው። ሲያዩን ክርስቶሳውያን ናቸው። ሲያዩን መልካሞች ናቸው የምንባል ነን ወይ? በእውነት የዕብራውያን ልጆች ነን ወይ? በእውነት የክርስቶስ ኢየሱስ ልጆች ነን ወይ? በእውነት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ነን ወይ? ይሄ በይፋ ሊገለጥ ይገባል። የፈርዖን ልጅም ብትሆን ፈርዖናውያንም ቢሆኑ መናፍቃንም ቢሆኑ አሕዛብም ቢሆኑ የሚያምኑም ቢሆኑ የማያምኑም ቢሆኑ ተመልክተውን የክርስቶስ ኢየሱስን ውለታ በእኛ ውስጥ ማንበብ መቻል አለባቸው። በእውነት የእርሱ ስም በእኛ እየተነቀፈ ነው። በእውነት የእርሱ አምላክነትና ታላቅነት በእኛ ድካም የተነሳ እየተንኳሰሰ ነው። ክርስትናን ማብራት ሲገባን፣ እውነትን ማጉላት ሲገባን፣ የተራራ ላይ መብራት መሆን ሲገባን፣ የዓለም ሁሉ ጨው መሆን ሲገባን በጣም ተሸፍነናል። በጣም ተደብቀናል። አንገታችንን ደፍተናል። እውነትን በይፋ ለማውጣት እኛነታችንን በይፋ ለማውጣት ኮርተንበት ልንንቀሳቀስ ሲገባን አፍረንበታል፣ ተሳቀንበታል፣ ተጨንቀንበታል። ክርስትናችን በየትኛውም ቦታ ላይ የምንኮራበት ነው። እኛነታችን በየትኛውም ቦታ ላይ የምንኮራበት ነው። በቅዱሳን ምልጃ ማመናችን በየትኛውም ቦታ ላይ የምንኮራበት ነው። በእመቤታችን ቅድስት ድንግል ማርያም ተራድኦ ማመናችን የእርሷ አምላክን በድንግልና የመውለድን ምስጢር ማመናችን በየትኛውም ቦታ ላይ የሚያኮራን ነው። የምናፍርበት አይደለም። አንገት የምንደፋበት አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች መሆናችን በይፋ የምንኮራበት ነው። እዛ አወቀችው ይዛ ወደ ቤት ልትገባ ስትል የሙሴ እህት ከሩቅ ሆና ትመለከት ነበረ። ማንን? ሙሴን። እንዲህ አይነት ሰዎች ያስፈልጉናል። ሙሴን ከሩቅ ሆኖ የሚመለከቱ ሰዎች፣ መልካምነት በትክክል ፍሬን እያፈራ ነው ወይ ብሎ ከሩቅ የሚመለከቱ ሰዎች፣ ክርስትና በትክክል እያበበ ነው ወይ ብሎ ከሩቅ የሚመለከቱ ሰዎች፣ ቃለ እግዚአብሔር ለዓለም እየተዳረሰ ነው ወይ ብሎ ከሩቅ የሚመለከቱ ሰዎች ተሳቀው እውነት ታሸንፍ ዘንድ ቃለ እግዚአብሔር ይዳረስ ዘንድ የዚህችን ቤተ ክርስቲያን ውበት ዓለም ሁሉ ይረዳው ዘንድ ወደ እውነት አደባባይ ይመጣ ዘንድ በመሳቀቅ ከሩቅ የሚመለከቱ የሙሴ እህቶች እጅግ በጣም ያስፈልጉናል። እነርሱን የለንም። እነርሱን